ማለት ነው የባኮ ምልታዎች
ሰላም ነሽ እህት? ሰላም ነሽ እህት?
ሰላም
እስከ አሁን እየጠበቅን ነው። አ- አላስተካክሉም። ምን ምን ችግር አለ?
እሺ ደንበኛችሁ ከዚህ በፊት እኛ ጋር አስመዝግበዋል ሙያ ላይ
ማን በሚል ያ።
ስም- ማን ብለው ነው ያስመዘገቡት ስሞትን
ምን አልከኝ?
የእርስዎ ስም ማን ነው ያስመዘገቡበት
ያ ቴሌብር ስም አዎ
ሀሰን በሽር ነው።
እሺ ደንበኛችን system ኡ ላይ ያየሁሎት ነው ሀሳን በሽር አዎ ተመቼ።
በሰጡን መረጃ መሰረት ሪፖርት ተደርጎሎታል ለ technical support team ይሄን ለሚያስተካክሉት ማለት ነው ስለዚህ ትንሽ ይታገሱ እስኪስተካከል
እስከ መቼ ያስተካክላል?
ያው በዚህ ቀን ማለት አንችልም system failure አጋጥሞ ስለነበር ብዙ እንደዚህ አይነት case ኦች አሉ በተራ እናስተናግዳለን
እ- እኔ እሱ ጊዜ እየጠበቅ ነበር። ዛሬ ትናንትና እየጠበቅ ነበር።
አው ግን እ፣ ባጋጠመን ምክንያት ነው ይቅርታ እንጠይቃለን። እኛም መሀል ላይ system ላይ እ?
የነበረ system ላይ ባጋጠመ ችግር እ?
ምክንያት ነው ይሄ የተፈጠረው። ስለዚህ ትንሽ ይታገሱን እስኪስተካከል፣ ለዛም ይቅርታ እንጠይቃለን።
እና በደንብ ጠይቅና አሁን አስተካክል ነው።
እሺ ለመኛችን አስተያየቶችን ተቀብለናል። የእኛም ብዙ ሰዎች ጊዜ እየጠበቅ ለማስተካከል ነበረ እየሞከሩ ነው።
ብዙ ጊዜ እየጠ- እየ- እየጠበቅ ነበረ እና አሁን ስራ እና አስተካክል አስተካክል
እሺ ያው እኛም ደግሞም እንደደወሉና ድጋሚም እ፣ ጥያቄ እንዳቀረቡ እንነግራቸዋለን ቶሎ እንዲስተካከል።
እ? ጥያቄ እርስዎ ደጋግመው የደወሉ እየጠየቁ እንደሆነም ጭምር እንነግርልዎታለን።
እሺ
እሺ ደንበኛችን ሌላ ምረዳዎት ነገር አለ?
ሌላ ነገር የለም። ግን አሁን አስተካክለ ይሻላል። እስካሁን እየጠበቅ ነበረ። እስከ- እስከ ሁለት ሁለት ቀን እየጠበቅ ነበረ። አሉ እንግዲህ ምን አሉ?
እ- ያ ምን አልክ?
Hello እ- እ፣ እስካ- ምን አልከኝ?
Hello፣ ይሰማዎታል? ለምን ይሰማል ይሰማል። እ- ግን ብዙ ጊዜ እየጠበቅ ነበረ። አሁን ሶስት አስተካክለ ይቆራረጣል።
ሶስት እስከ ትናንትና ማታ እየጠበቅ ነበረኝ።
እሺ
አሁን አስተካክል
እሺ፣ ያው እኔ እኔ ሪፖርት ማድረግ ነው የኔ ኃላፊነት። ሪፖርት ተደርጓል።
ስፖርትም አሁን መስተካከል አይችልም።
አው በዚህ ፍጥነት ላይሆን ይችላል፣ ቀናትም ሊወስድ ስለሚችል አሁን እ።
በአሁን መስተካከል የሚችል ላይሆን ይችላል። ስለዚህ ትንሽ ይታገሱንና ሲስተካከል እኛም እናሳውቅዎታለን። እርስዎም ብሩን ያገኙታል account ውስጥ።
እሺ
እንደዛ እናድርግ። እሺ ሌላ ምረዳዎት ነገር ይሄ አለ?
በ- በደንብ በደንብ ስራ በደንብ ስሩ ብቻ
እሺ አስተያየቶቱን ተቀበል።
በደንብ የተሰራ ምንም አይጠፋም። ምንም አይጠፋም። በደንብ የተሰራችሁ ምንም አይጠፋም።
ምን አሉኝ? ድምጾት ይቆራረጣል። ሄሎ እ?
ደንበኛችን